hello ጤና ይስጥልኝ ኧረ ይስጥልን ጉዳዩን የደወሉት ቢንያም እባላለሁ ምን ልርዳዎት?
አቤት ስራ ፈልጌ ነበር እሺ ሙሉ ስሞትን ይንገሩኝ?
ደርሰ ተመስገን
ደርሰህ
ደርሰ ተመስገን ተመስገን እሺ ደርሰህ የሚጠቀሙት ስልክ ይህንን ነው?
እም አስራ ስምንት ሰባ ሰባት ዘጠና ዘጠኝ ሀያ ስድስት እሺ እድሜዎት ስንት ነው?
እድሜ ሰላሳ ሰላሳ የመኖሪያ አድራሻዎት የት አካባቢ ነው?
ጎንደር ጎንደር
እም እሺ ደርሰህ የእኛ application አሁን እየሰራ ያለው አዲስ አበባ ላይ ብቻ ነው
አይደለ አዎ ስለዚህ ወደ አዲስ አበባ ሲመጡ ወይም እኛ ወደ ክልል መውጣት ስንጀምር አብረን የምንሰራ ይሆናል እሺ እሺ መልካም ቀን እሺ መልካም